เหมือนเดิมเหมือนเดิมሰላም ጤና ይስጥልኝ። በስተነ እንትን ነበረ ጠዋት አዲስ ቤቲንግ ለማስጫን ብዬ እሺ አዲስ ሾፕ ነበረ
እሺ
እና ኢንዴስኩን ነበሩን ልኬላቸው ነበረ።
ማን ልበል ስምህን? ይቅርታ ቢኒያም ንጉሴ ቢኒያም። እሺ አንዴ ጠብቀኝ። የት ነው shop ኡ?
ምዕራብ ሐረርጌ በዴሳ
okay ቴሌግራም ላይ ማን ስምህ?
ቢኒያም ነው።
ቢኒያም ነው የሚለው?
አዎ ቢኒያም ነው። ሌላ ሰው ጋር የሚደርሰው እ አም፣ okay እሺ። ቴሌግራም ላይ ያወራ ሰው የለም?
አውርቻ አውርቻቸዋለሁ።
ኦኬ እሺ።
እንትን ባነር ሁሉ ልክ ላኩልኝ ብያቸው ልከውልኝ ነበር።
እሺ እንትን እሺ እሺ። ምንድን ነበር ታዲያ?
እንዲጫንልኝ ነበር game ኡ።
okay እሺ። ቆይ አንዴ ጠብቀኝ። እሺ እሺ። በቃ እጫንልሃል። እሺ
አዎ ከፋፍቼ ቁጭ ብያለሁኝ እየጠበቅኩ ነው እኔ።
እሺ እሺ። አንዴ እሺ